hello hello
hello hello፣ ሰላም ነው?
hello አይሰማም? ሰላም ነው?
ይሰማል። እንዴት ነው? ሰላም ነው?
አለሁ። Flintstone ነው?
አዎ፣ Flintstone Homes እ- እሺ፣ ስለ አክሲዮን ለመጠየቅ ነበር።
ይቻላል። እርሱ የት አካባቢ ነው?
እኔ ወደ አስኮ አካባቢ አስኮ ያለው ቢሮ ገርጂ፣ ልደታ፣ ቦሌ ቢሮዎች አሉን። ብቅ ብለው ሙሉ መረጃ መውሰድ አይችሉም።
እ፣ እችላለሁ። ግን ምን ያክል መነሻው ምን ያክል ነው? የአክሲዮን ማለት ነው።
የአንዱ አክሲዮን መሸጫ ዋጋ አምስት መቶ ብር ነው።
እሺ፣ ስንት አክሲዮን ነው መግዛት? minimum አንድ ሰው መግዛት የሚችለው አርባ አክሲዮኖችን ነው።
minimum አርባ አዎ፣ minimum አርባ
okay፣ ሀያ ሺህ ብር ማለት ነው።
ሀያ ሺህ ብር ማለት ነው። አዎ፣ አዎ።
አዎ፣ ከሀያ ሺህ ብር ጀምሮ አንድ ሰው መግዛት ይችላል ማለት ነው።
እዚህ ሙሉ ለክ ያለው ነው እንትን የት የት ነው ያልኩት? ልደታ ቦሌ?
ገር- ገርጂ፣ ልደታ እ hello hello